ሄሎ
አቤት ጤና ይስጥልኝ ምን ልርዳዎት?
አብሮ ስልን በቻባ እንትን ሁለት መቶ ብር ከአሻው ታርጌ አልተመለሰልኝም።
ከየት ነው? ከአቤከር ነው?
እ እ
ከአቤከር ነው?
አዎ አጎተራ
አቤከር ሁለት ሀምሳ አንድ አዎ ሁለት ሀምሳ አንድ የእነሱ ሲስተም ነው። ወደ ቻፓ አልተላለፈም። አቤከሮችን ያነጋግሯቸው።
በቻፓ ነው ያወጣው ስልክ አይነሱ ለዛ
አዎ እ ወደ ቻፓ አልተላለፈም ገንዘቡ
ስልካቸውን ስጪኝ።
ዜሮ ዘጠኝ ሰባ ዘጠኝ
ዜሮ ዘጠኝ ሰባ ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ አርባ ሁለት ሰማንያ ስድስት አርባ ሁለት ሰማንያ ስድስት አዎ
እሺ እናመሰግናለን።